ጤና ይስጥልኝ። ስፖርት ነው ባኮ የምንረዳው
አብሮ ስትልን ትናንትና ውዝድሮ አድርጌ ነበረ በሁሉ ስፖርት
እሺ፣
አልገባም ብሩ ቴሌግራም ላይ ልከዋል።
እ?
ቴሌግራም ላይ ልከውልናል።
አይ አላኩም ያልገባለትን ከዝውውር ታሪክ ላይ ፎቶ ያንሱና በቴሌግራማችን ይላኩልን።
እንዴት ማለት እንዴት ይላል
የዝውውር ታሪክ ውስጥ ይገቡና አሁን አልገባልኝም ያሉትን ፎቶ ያነሱታል።
እም፣ አይ በቃ withdraw ሳረገው እኮ በዛው ጠፋ። ምንም እንትን የለም message ም አልገባም።
እኮ የሚያደርጉትን እኮ እየነገርኩት ነው። ተጨማሪ የሚለው ውስጥ ይገባሉ።
አ የዝውውር ታሪክ የሚል አለ አይደለ?
አ የባንክ ዝውውር ውስጥ ሲገቡ አሁን አልገባልኝም ያሉትን የገንዘብ መጠን ያገኙታል።
አ ከሱ ላይ ፎቶ ያነሱና በቴሌግራም ይልኩልናል።
እሺ